ውዴ እመቤቴ ጤና ይስጥልኝ። አርፍቤ ረዴት ነኝ። ባኮምን እርዶ
እባክሽን ገቢ አድርጌ ነበር እንትን ከቴሌ ብር ላይ እሺ፣ ቆርኛል፣ ግን አልደረሰም። ወር
እሺ። ሙሉ ስሞትን ይንገሩኝ።
ምትኩ ወንደሰን ተዘራ። በዚህ ቁጥር አይደለም ያኛው ምትኩ?
ስልክ ወንደሰን ተዘራ
እሺ፣ ቁጥር ይስጡኝ።
ዜሮ ዘጠኝ
እሺ፣ ዜሮ ዘጠኝ
ስልሳ አምስት
ስልሳ ስድስት
ስልሳ አምስት ስልሳ አምስት እሺ፣
እ ዘጠና ስምንት እሺ፣
ዘጠና ስምንት ሰላሳ አንድ
ድጋሚ ዘጠና ስምንት ሰላሳ አንድ አዎ
እሺ። ወደ የትኛው ቤት እንካይት ነው ያስተላለፉት?
ቴኖ ቤት እሺ አንድ የድጋሙልኝ ደንበኛችን እሺ ምን ውልድ ጋር ወይ የትኛው እንደሆነ የ- አዎ የቤቲንግ ስሙን
ቴኖ ቤት
ኩዊክ ቤት
እ ኩዊክ ቤት ነው ያሉ
ቴኖ ቴኖ ኩዊን። እሺ እሺ የገንዘቡን መጠን ይንገሩ።
ሀምሳ ሶስት ብር ነው የቆረጠው። መቶ ሀምሳ ብር ነው ያስተላለፍኩት። መቶ ሀምሳ ሶስት ብር ከምናምን ነው የቆረጠብኝ።
አጠቃላይ ስንት ነው?
መቶ ሀምሳ ሶስት ብር እሺ መረጃውን መዝግብ ይሉታል ነው። አሁን በምነግሮት ቁጥር ወደ ቴሌግራም account ኣችን screenshot አንስተው ይልኩልናል። ቁጥር ያላቸው ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት
ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት
አስራ አምስት
ልክ ነው። ደንበኛችን ከስር ስልኮትንና ስሞትን ያስቀምጡልን።
ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ልክ ነው። ተደወሉ። እናመሰግናለን። ሌላ የመረዱት ነገር አለ?
የለም የለም። አመሰግናለሁ።
እሺ አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።